Hello Hello አሚር አቤት አማን ነው
አለ ነው እንዴት ነው አለሁልህ።
አለ ነው እኔ የምልህ የዛሬ PDF ላይ ማለት ነው እሺ ሰለሞን የሚባል ቀጨኔ መሄድ ቲሸርት ይዛል እንዴ?
እኔ አይደለሁም ዛሬ እኮ ታመነ ነው ቀጫን
ታመነ ነው ቀጨኔ?
በእኔ login ተባለ እንጂ እሱ ነው እዚህ ጋር እኮ አሚር ሲል አንተ መስለህ።
አዎ አዎ አይ እኔ አይደለሁም OK፣ ስለዚህ ታመነ ነው የያዘው።
ታሜ ነው ራ እሺ ደውለህ እሺ እሺ እሺ ቻው።